ዛሬ ጠዋት ነው እዚህ ባንኩ ድረስ ምን አትባረርም?
ሄሎ
ራስልን እግዚአብሔር ይመስገን።
ከዓለም ባንክ ትሮፒካል አካባቢ ነበር ምደውል። አሁን አጋጣሚ ስራ ላይ ነው።
እሺ ምን ነበረ?
አንድ ጓደኛ ነው የሰጠኝ እንትን ውሃ ተጠፋ ይኸው ሁለት ሳምንት በላይ አሁን ሶስተኛ ሳምንታችን ነው።
እኮ ስልክ እዛ አካባቢ ተደውሎልኝ ስልክ ያለቃቸውን ስልክ ሰጥቼው ነበረ። አልመጣላችሁም ውሃ?
አልመጣም።
እኔ በአጋጣሚ አመት እረፍት ነኝ።
okay ና እንዴ አ፣ እስኪ ስልክ ልስጥህና ደውሉለት። እዛው አካባቢ የሚኖር አለቃ አለ እናንተ አካባቢ።
እሺ ንገረኝ ስልኩን እስኪ።
እሺ ቃል አንተ ተው ተው ተው፣ ረፉ ረፉ። እኔ እኮ ተው አንድ ስልክ እያወራሁ ነው። ዜሮ ዘጠኝ አስራ አንድ
አስራ አንድ
አስራ አምስት ሰማንያ አስራ አምስት ሰማንያ
ሰባ አራት አስራ አምስት ሰማንያ ሰባ አራት ማንም ይባል በእናትህ ይቅርታ።
አባየው በለው እሺ እሺ፣ በጣም አመሰግናለሁ እ አመሰግናለሁ። እሺ አባ እሺ እሺ እሺ፣ መልካም ውሎ